ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
መዓዛ ከቺፕቺፕ ነው የደወልኩለት።
ውይ እሺ፣ ሰላም ነው?
ሰላም፣ ከብርቱካን order ተረክቧል?
ኧረ አልተረከብኩም። ይኸው ዓርብ ዕለት ነው ያዘዝኩት። እስካሁን አለ አልደወላችሁም፣ አልመጣም፣ አልደወለልኝ የለም፣ okay። driver አልደወላለትም ከዚህ በፊት?
አል- አልተደወለልኝም። አዎ፣ okay፣ እሺ። ስለዚህ ደውሎ አላነሳባችሁም።
አ ነገ የት ላስልክለት እቃው?
ነገ እኔ ነገ off ነኝ። ወሎ ሰፈር ነበረ ያዘዝኩት። አላው ይቅርታ። hello ስለዚህ hello፣ ወሎ ሰፈር ነበረ ያዘዝኩት፣ ግን ነገ እኔ off ነኝ፣ አልገባም። ሰፈር ደግሞ ሀያት ነው።
ሀያት። ስለዚህ አዎ።
ሀያት ላስልክለት እቃውን መረከቡ?
ካለ አዎ፣ ከትች- አዎ፣ ችግር የለውም። ቤት ስለሆንኩኝ ይችላለሁ። ቢሮ ነበር ያዘዝኩት ወሎ ሰፈር እና ነገ off ነኝ፣ አጋጣሚ አልገባም ስራ።
አ፣ ስለዚህ ሀያት በቃ ከተቻለ?
ነገ ሀያት ላስልክለት።
ሀያት መቄዶንያ ጋር አዎ፣ እዛ ነኝ።
ሀያት መቄዶንያ።
መቄዶንያ አዎ፣ ሀያት እሺ፣ ሰፈር ነገ ማለት ነው።
driver ይደውልለታል። መልካም ምሽት።
እሺ፣ አመሰግናለሁ። እሺ፣ ቻው፣ ደህና ነሽ?
እሺ።